ሄሎ ነው ጤና ይስጥልኝ። ብስት ቤት
ሲዛን አቤት።
ብሩን እስካሁን አላገኝም። ድሮ ባልጉ ነበረ እና ዲፖዚቱ እ ዲፖዚት ነው ወይስ ድሮ?
ሁለቱም ነበረ።
እሺ ቤስት ቤት ቁጥርን ንገሪኝ አንዴ።
ስልክን እ ዜሮ ዘጠኝ አስራ አምስት አስራ አምስት
ሀያ ስምንት ሀያ ስምንት ስልሳ ሁለት ስልሳ ሁለት
ስልሳ ዘጠኝ ስልሳ ዘጠኝ withdraw ስንት ብር ነው?
ሶስት መቶ
መቼ ነበረ?
ትናንትና ማታ
እሺ ጠብቀኝ አንዴ። processing ላይ ነው ይገባል። ሳንቲሞች ብዙ ብዙ transaction ስላለን የቆየባችሁ። እሺ
እሺ deposit ነው።
አ deposit ኡ።
እሱ አንድ deposit ኡ አ አንድ መቶ እና ስንት ብር ነው?
አንድ አንድ መቶ እና ሌላኛ ቁጥር አንድ መቶ አርባ
okay አንድ መቶ መቼ ነው አንድ መቶ?
ትናንትና ማታ
ኦኬ እሱም ትላንት ማታ ነው።
አ
እሺ ጠብቀኝ አንዴ።
ሌላኛ ደግሞ ሁለት ቀን ይደርሳል። አሁን መቶ አርባውን
መቶ አርባውን ዲፖዚት ቴክስት ቴሌግራም ላይ ልከህልናል አይደለ?
ተለድንበት ሀ በተረገዳል መቶ ብሩ ገብቷል። እሺ ባላንስድ ሆነዋል።
መቶ ብሩ መቶ ብሩ ባላንስድ ሆነዋል።
አሁን በአሁን ነው ሸረፍ ይህን አብዲ ማታ ነው አይደለ?
አ አ ሸረፍ አብዲ አ
መቶ ብሩ ገብቷል። ትላንትና ዲፖዚት ያደረግከው ሁለት ነበረ በአንድ ጊዜ ሁለቱም አዘ የገባም ደግሞ ቴሌግራም በዚህ ቁጥር ነው ወይስ ደርሷል።
በሌላ ቁጥር ነው?
በሌላ ቁጥር ነው ንገረኝ እሺ፣ ሌላውን ቁጥር ሌላኛውን ቁጥር
በመቶ አርባውም ወይም ሌላ የመቶ አርባውን እንትን ንገረኝ። የመቶ ገብቶልሃል። የመቶ አርባውን ንገረኝ።
የመቶ አርባውን እንትን ዜሮ ዘጠኝ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ስንት ላይ ነው?
እ ዘጠና ሁለት እሺ፣ ማሴጅ ቴሌግራም ደርሷል ነበረ ዜሮ ዘጠኝ እሺ ዘጠና አንድ ዘጠና አንድ
ሀያ ዘጠኝ ሀያ ዘጠኝ
ሰባ አንድ ሰባ አንድ
ሀምሳ ሶስት ሀምሳ ሶስት ስንት ብር? ይሄኛው መቶ አርባ ነው አይደለ? መቼ ነው መቶ ዲፖዚት አርባ ነው።
ያደረግከው?
አ አ መቼ አ ነው? መቼ ነው?
አ መቼ ነበር? እሱ ትናንትና ነው።
ትናንትና ተነገደ ማታ ነው።
እሺ ሁለት ቀን ተነገወዲያ አሁን ማታ?
ደርሰ አ
እሺ ጠብቀኝ አንዴ።
እስኪ ደግሞ ወይም ሳይንስ አፍሪካ
ትንሽ ኮኔክሽን ስላስቸጋኝ ነው። እሺ ጠብቀኝ።
ይጠብቃል።
ሄሎ መቶ አርባ ብሩ ደግሞ ፌልድ አድርጎ ወደ ወደ ዘስክበት ገብቷል። እሺ
ደርሷል።
መቶ አርባ ብሩ
አ ፌልድ አድርጓል ማለት ከየት ነበር ያዘ ዲፖዚት ያደረግከው? ከሲቢኢ ብር ነው ወይስ ከቴሌ ብር ነው? ወደ ሲቢኢ ብር ተመልሷል። እሺ
አሁን በዛ ይፈልግ ወይም በዛ ውስጥ ደግሞ አጣሪ
ደግመ ቼክ አድርገው ተመልሶልሃል። ወደ ሲ- ወደ ሲቢኢ ነበር ብር ሲደረግበት አሳምን
ቁጥሩ ነው።
አ የምን ቁጥር ነው የምትነግረኝ?
ሲፒኢ ብር ደግሞ አይደለም አንተ ቼክ አድርገው ተመልሶልሃል።
እሺ ታደርጋለሁ። አሁን ይመልሳል።
እሺ እሺ ስለደወልክ እናመሰግናለን። ቻው መልካም አዳር።